Hello, hello, hello አቤት አማርኛ አማርኛ ኤም ምንድን ነው የሚባለው አንተ በእናትህ የለም በኦሮምኛ ምንድን ነው
እንኳን አደረሰበት አማርኛ እንጅሩ እ
እንኳን አደረሰ እንኳን አብሮ አደረሰን በዚህ ስልክ እንዳትደውል እሺ ቴሌ ነው እባክህን እ በዚህ ስልክ አይደወልም እሺ በል።
እሺ ቻው